Hello,
Uh, hello.
Hamza.
Hello.
Hello,
አዎ እንደት ነሽ?
Hamza. እንዴት ነህ?
ሰላም ነው።
አለን ይመስገን። አሁን የላክልኝ አንተ ነህ አይደለ? እ?
አው የኔ ቤት በድና ቁጥር ነው ያው አይ እኮ አሀ፣ ቴሌግራም ላይ ስታወራኝ የነበርከው አንተ ነህ። አዎ። እ?
አው እኔ ነበርኩ።
እሺ ይኸውልህ እ፣ ጨዋታው ያለቀው አንተ እ፣ ይሄ ባለሜዳው ያሸንፋል ብለክ ነበር የመደብከው፣ አሃ ግን ጨዋታው ያለቀው አቻ ነው። እሺ
እሺ አቻ ነው ያለቀው። ለዛ lost ነው። እሺ ምንም ብር አይገባልህም።
እ፣ ስንት ነበር ጎል? ሁለት ለሁለት እንደዛ ነው።
እ? እ?
ጎል ስንት ነበር? ሁለት ለሁለት ነበር።
አቻ አ- ሁለት ለሁለት ነው ያለቀው።
አው አንተ ማለት ደግሞ ባለሜዳ ያሸንፋል ነበር ያልከው፣ ግን ማንም አላሸነፈም። ሁለቱም አቻ ነው የወጡት።
እሺ ግን bet amount አይመልስም እንዴ?
አይመለስም።
እንደዛ ነው።
አዎ እንደዛ ነው። እሺ እሺ እሺ እሺ እሺ አባቴ፣ አመሰግናለሁ።
ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ እሺ አባቴ።
አመሰግናለሁ።